ጤና ይስጥልን ቤት ቤት
ሄሎ ሄሎ
ሲስተር እንደት ነሽ?
ሰላም ነው?
ወላሂ ደህና ነው። እስከ አሁን እጠብቃለሁ sister።
ምንድን ነው እም?
ምንድን ነበረ?
ማታ ገንዘብ ሶስት ሺ ስድስት መቶ ሰላሳ ሁለት pending ይገባል።
አዎ አዎ ሶስት ሺህ አዎ ቴሌግራም ላይ አውርቼ ነበረ አዎ።
ለ SantimPay ዎች አሳውቄ ይልሃለሁ ብያለሁ። እሺ ስላልመለሱ ነው እነሱ እ?
እሺ አልመለሱልኝም። አሳውቄ ይልሃለሁ pending ላይ አይደለ?
አዎ pending ነው።
አዎ ቴሌግራም ላይ ሳወራ ነበር። አሳውቂያቸዋለሁ። እሺ ለእነሱ እነሱ መልስ አልሰጡም እና የሁሉንም አንድ ላይ ያስገባሉ። ትንሽ ጠብቅ እሺ።
sister ቶሎ ቶሎ እሺ።
እሺ እሺ።
እ?